Hello ጤና ይስጥልኝ Hello ሰላም አመሻችሁ እግዚአብሔር ይመስገን።
እግዚአብሔር ይመስገን አምቡላንስ ፈልጌ ነበረ
እሺ ከየት ወዴት?
ሳሪስ ወደ ጴጥሮስ
እሺ መቼ ለመቼ ነው የፈለግሽው?
አሁን like አሁን ነበረ ትንሽ ዛሬ ይዘን ይዘን ተመልሰን ነበረ ግን ድጋሚ አሁን መሄድም ስላለበት ነበር
Okay ዛሬ ከሳሪስ ጴጥሮስ ወደ ወስደናችሁ ነበረ?
አዎ አዎ Okay እሺ
ማግኘት ትችላለህ አሁን በሰዓት አዎ ሳ- ማግኘት ትችያለሽ። አዎ available አምቡላንስ አለ ነው እያየሁት ስለሆነ ነው ቀን ያጓጓዝንበትን። Sorry Okay እሺ ችግር የለም ፋሲል አባሀይ በሚል
ፋሲል አባሀይ። እሺ patient ኡ ስም
እሺ እሺ አግኝቼዋለሁ።
አገኘሽው እሺ አ ማድረስ ብቻ ነው።
አዎ ለማድረስ ነው
እሺ አሁን ላይ ያለበት ሁኔታ እንዴት ነው?
unconscious ነው አሁን ሶስት ሊትር ላይ ነው ያለው ኦክሲጅን
እሺ እ አ- እንትን እዛ follow up አላችሁ ይቀበሏችኋል አሁን የምትሄዱ?
ያው በ emergency ነው ይዘን የምንገባው ምክንያቱም አሁን እ፣ ትንሽ temperature ም ጨምሯል ምናምን እና emergency ይዘነው ልንገባ ፈልገን ነው
እሺ እሺ ተረኛው እ፣ የጤና ባለሙያ ይደውልላችኋል። እሺ እንልክላችኋለን። እሺ እሺ አመሰግናለሁ እሺ